ጤና ይስጥልን። ዋሽንግተን የህክምና ማዕከል ባኮብ ልርዶስ ነው። ጤና ይስጥልን።
ሰላም አብሮ ይስጥልን።
አለ እ፣ እንትን ትሰጣላችሁ እንደ medical ም- ምርመራ አዎ እንሰጣለን።
ሁሉ?
አዎ እንሰጣለን።
እሺ እሺ። cost ምን ያህል ነው ዋጋው ማወቅ እችላለሁ?
medical ለአረብ ሀገር ነው ለአረብ ሀገር አ- አይደለም እ፣ ለአውሮፓ ነው።
እ፣ ለአውሮፓ check ላርግልዎት?
እሺ እኔም ቤት ለአንድ ደውል መልሼ ወይስ ጠብቆ?
መልሼ እደውልልዎታለሁ።
እሺ እሺ thank you